እንደወደድከው ስራኝ እንደፈቀድከው ስራኝ አንተ እንዳሻህ ስራኝ እንደ ፈቃድ ሕይወቴ በእጅ ነው እንዳሻ ልታደርገው ራሴን በፈቃድ ላንተ ሰጥቼሃለሁ ሕይወቴ በእጅ ነው እንዳሻ ልታደርገው ራሴን በፈቃድ ላንተ ሰጥቼሃለሁ ስራኝና ሕይወቴ ይለወጥ ስራኝና ለፈቃድ ልሮጥ ስራኝና ኔነት ለውጥ ስራኝና አኑሬ ለክብር ስራኝና ሕይወቴ ይለወጥ ስራኝና ለፈቃድ ልሮጥ ስራኝና ሕይወቴ ለውጥ ስራኝና አኑረኝ ለክብር ሸክላ በሸክላ ሰሪዎች ከቶ ምን ስልጣን አለው? ይችላል ከወደደ ሊሰራና ሊያፈርሰው ሲያሻው የክብር ዕቃ ሲያሻውም ለውርደት ሊያደርገው ይችላል፣ ከልካይ የለበት። እኔም ይኸው በፊትህ አለው የክብር ዕቃ መሆን እሻለው ሰርተ አንተው ክበርብኝ ልብ በእኔ ይረፍብኝ እኔም ይኸው በፊት አለው የክብር ዕቃ መሆን እሻለው ሰርተ አንተው ክበርብኝ ልብ በእኔ ይረፍብኝ
አውጣው ያልተመቸህ ያላስደሰተህን ለእኔ በረከት መስሎ ሊያጠፋኝ ያለሁን አይኑር ከቶ በሕይወቴ አንተን የሚያሳዝን ወደ ልብ እንዳትመጣ ከእኔ የሚያርቅ አውታው ከልቤ ንቀልልኝ ክፉ መርገም ከሚያመጣብ ከቶ ላይረባና ላይጠቅመኝ ከንቱ ልፋት ከሚሆንብ አውጣው ከልቤ ንቀልልኝ ክፉ መርገም ከሚያመጣብ ከቶ ላይረባና ላይጠቅመኝ ከንቱ ልፋት ከሚሆንብ ሕይወቴ በእጅ ነው እንዳሻ ልታደርገው ራሴን በፈቃዴ ላንተ ሰጥቼሃለሁ። ሕይወቴ በእጅ ነው እንዳሻ ልታደርገው ራሴን በፈቃዴ ላንተ ሰጥቼሃለሁ። ስራኝና ሕይወቴ ለወጥ ስራኝና ለፈቃድ ልሮጥ ስራኝና ኔነት ለውጥ ስራኝና አኑሬ ለክብር ስራኝና ሕይወት ለወጥ ስራኝና ለፈቃድ ልሮጥ ስራኝና ሕይወት ለውጥ